ነው። ስራ እንደምትሰጥ ቤት ቤት ሄሎ፣ ሰላም ነሽ?
እግዚአብሔር ይመስገን። ቤት ነህ አለን
ጆለ ተቀለ ወድረው አረገ እስካሁን ጥዋት አረ ለሊት ጥዋት አረገ እስካሁን አልደረሰም።
ምን አልከኝ?
ውትድረው ውትድረው አረገ አካውንቱ ብር አልወጡም።
እሺ አንዴ እ፣ እንትን ጠብቃቸው። እሺ አባ ሲስተማቸው ፌል አድርጎ ነው እስኪሰሩ አዎ።
ጠብቃቸው።
ምን system ኣቸው fail አድርጎ ነው እስኪሰሩ ጠብቃቸው። እሺ
ሞ- ሞቼ
ዛሬ
እሺ።
እሺ አባቴ